Hello.
Aló,
A ver, ሰላም ነው? ወጣት?
እግዚአብሔር ይመስገን።
አለ። እንትን ኢዛይር የባንክ ኪራይ አለሽ እንዴ?
ምን አሉኝ አባት? ይቅርታ ኢዛይር የባንክ ባንክ ያለበት አለሽ?
ባንክ እንጃል
ባንክ የተያዘ ዲዛይር የለጠፈ አለሽ?
እስቲ ቁጥር ልስጡት። እሺ ዜሮ ዘጠኝ አርባ አራት እዛ ላይ ደግሞ ብነ ጠይቋት። ዜሮ ዘጠኝ አርባ አራት
እሺ ልጻፈው። ዜሮ ዘጠኝ አርባ አራት
ዜሮ ዜሮ
ዜሮ ዜሮ ሰማንያ ሰባት አስራ አንድ
ሰማንያ ሰባት
አስራ አንድ አስራ አንድ እሺ አመሰግናለሁ።
እኛ ምን አለ?